ጤና ይስጥልኝ አሪፍ ማለት ነው። እባክዎን ልርዳዎት?
እሺ ጤና ይስጥልን። አሁን ማለት ነው አሁን አካባቢ እህ አሁን ከአስር ደቂቃ በፊት መቶ ስድስት ብር ከሁሉ ስፖርት ወደ ቴሌብር ባሪፍ እያስተላለፍኩ ነበርና ቆርጧል፣ ግን እኔ ጋር አልገባም አልደረሰም።
ሁሉ withdraw ለማድረግ ነው የሞከሩት?
አዎ withdraw ለማድረግ እና successful ገብቼ transaction ላይ ግን አልገባም እኔ ጋር።
እሺ የቴሌ ብሩ ቁጥር አሁን የደወሉበት ነው?
አዎ ይሄ ነው።
እሺ ስም ይንገሩኝ።
የሻረግ ደሳለ ንጉስ
የቴሌ ብሩ የሻረግ ደሳለ የሻረግ ደሳለ
የሻረግ ደሳለ እሺ ደንበኛችን አሁን ስልክ ቁጥር ልስጦትና ቴሌግራም ላይ screenshot ይልኩልናል።
እሺ እሺ ከሁሉ ስፖርት ላይ የሚያሳየውን መቀነሱን ማለት ነው። successful የሚለውን
እሺ እሺ እሺ ቁጥር ልስጦት የያዙ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
እሺ
ዜሮ አንድ ሀምሳ አምስት
እሺ በዚህ save ላድርግና ቴሌግራም ልላክ።
አዎ save አድርገው ቴሌግራም ላይ screenshot ኡን አንስተው ይላኩልን።
እሺ እሺ ሌላ መረዳዎት ነገር አለ?
ሌላ ምንም የለም።
እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
እሺ